kwamba ni kibiolojia.
Dar es Salaam mashariki na wata Sanakile ሰላም ነው።
ሰላም እሺ እዚህ ኒውሮሎጂ የሚባል ያለ ምናልባት ይገባል ምናልባት አለ
ምን
ኒውሮሎጂስት አለ ኒውሮሎጂ ኒውሮሎጂስት ነው ኒውሮሎጂስት እዚህ ከ ምን ነው የፈለጉት?
እዚህ እኛ አካባቢ ፍሬዘር የት ምና ነው?
አ ዋሽንግተን አ አ የሽንት ብቻ የትን ዩሮሎጂስት ነው?
ከ- ከኢምፕርት በታች እንደዚህ ለምሳሌ ከ- የሆነ ትንሽ ልጅ- ነው urologist ከሆነ
አ ለምሳሌ ፍሬዘር ምናምን አካባቢ ያማለ ልጁ
እሺ
አለ እንደዛ አይነት ዶክተር urologist ከሆነ አለ።
አ neurologist ነው በቃ ያው እዛ አካባቢ ነው ያለው በቃ ማክሰኞና ሐሙስ ይገባሉ 11 ሰዓት ላይ።
አስራ አስራ አንድ ሰዓት ይገባል አዎ
ግን ለጠዋት የለም
የለም ማክሰኞ 11 ተኩል ሐሙስ 11 ሰዓት ነው።
ማስራ- ማክሰኞ አስራ አንድ ሰዓት
ማክሰኞ 11 ተኩል ጀምሮ ይኖራሉ። ሐሙስ 11 ሰዓት ጀምሮ
በቃ እሺ እሺ እሺ በቃ ችግር እሺ